ጤና ይስጥልኝ።
ሰላም
ጤና ይስጥልኝ። ይሰማታል?
ይሰማል። ሰላም እንደምን አለሽ?
ግን ከአሪፍፔይ ነበር ምደውለው።
እሺ ምን እሺ፣ ነበር?
እ፣ POS machine ኣችን ላይ አሪፍ POS machine ላይ ምንም አይነት transaction አላየንም ለረዥም ጊዜ እና Okay Bite To Go ነው አይደል?
Yes አዎ። እና በዛ ምክንያት የእኛ team ኦች መጥተው እ፣ POS machine ኡን ሊወስዱ ነው ሊወስዱት ነው።
እ፣ ደውለውልኛል አሁን እና እየጠበኳቸው ነው።
እሺ፣ ከሰዓት እሺ፣ ቶሎ እንዲደርሱ ንገራቸው።
እሺ፣ እሺ፣ እናሳውቃቸዋለን። እናመሰግናለን። መልካም ቀን።